ዮርዳኖስ ወይ ወይ ጋሻውዬ እንዴት ነህ?
አንዴ እንዴት ነሽ?
ሰላም ነው ወይ?
ሰላም ነው?
አለን አለን፣ ሁሉ ሰላም፣ ስራ ቆንጆ ነው።
ቆንጆ ነው።
ስልክ ጮኸ።
ወይ ልዝ- እ- እ- ወይ ስልካችን ነው
እ እ
ስልክ የኛ ነው። ልዝጋለህ?
የኛ ነው። አይ ችግር የለውም።
OK እሺ። እንዴት ነህ?
እንዴት ነሽ? ሰላም ነው?
አለው አለው፣ ሰላም ነኝ። ልንገርህማ ወይ አሁን እንትን social media ላይ post ላስደርግ ጌጡ የሚባለው አለ አይደለ?
እሺ እሱ አሁን እያወራሁት ነው እና I think ለ cross check ምናምን ይደውላል። እሺ ምን ምን service ምናምን ደውዬ check ላርግ ስላለ ዝም ብዬ OK።
Page ላይ post አላረግም ስላለ ይደውልልሃል እና የሚጠይቅ information ስለሚኖር በቃ በደንብ የምንሰጣቸውን
አገልግሎት clearly እሺ እንድትነግረው አይሻልም?
እሺ እሺ ይሻላል።
በቃ በተረፈ ደህና ነን። ስራ ቆንጆ ነው፣ እያየሁ ነው። አሪፍ ስራ ነው።
አሪፍ እየመጣ ነው።
አዎ አልሐምዱሊላ። አሁን ደግሞ ዛሬ አዲስ post ዓመት ስለሚደረግ አዎ፣ አዲስ ዓመት የኛ ነው።
የኛ ነው እና በደንብ detaily clear ንገረው። እሺ አይሻልም?
እሺ እሺ፣ sorry ችግር የለውም።
እሺ እሺ፣ እሺ፣ Bye ቻው።
Bye ቻው።